ጤና ይስጥልኝ አሊባባ።
ጤና ይስጥልኝ እንትን ላይ አሁን ዲፎርዲ አለ ብላኝ ነበር ላይፍ ላይ ነግራኝ ነበረ እና
እሺ
ዲፎርዲ ሁለት ሺህ ስምንት ነው የሆነ ሲልቨር ነገር
ዲፎርድ በሻርክ ነው
አ፣ ሻርክ ነገር ነው። አዎ።
ለሲልቨር ከላም ዲፎርድ በቀይ ቫን ሆኖ አለን
በቀይ ሳይሆን ሲልቨሩ ሲልቨሩ ሲልቨር እኮ እሷ የምትለው እኮ ሁለት ሺህ ስምንት ነው ዋና ላይ ነው ሁለት ሺህ ስድስት ነው አባት እሺ፣ ሁለት ሺህ ስድስት ሲልቨሩ ሁለት ሺህ ስድስት ነው።
አዎ ሁለት ሺህ ስድስት ነው
ስንት ነው?
አስራ ስምንት አባት
አንድ ነጥብ ስምንት አዎ
እሺ፣ የት ነው ያላችሁት? የመ- የመስቀል ፓስተር።
ኖር ነው ወይስ?
ፓስተር ፓስተር አደባባይ ፊት ለፊት
እሺ፣ በቃ ዛሬ መምጣት እችላለሁ አይደል?
ይችላሉ ይችላሉ ሲመጡ ይደውሉልን ፍተሻስ? ፍተሻ እኮ ይችል እኮ ይችል ይዘው ይወጣሉ
እንዲህ እኮ ከፊት